hello ጤና ይስጥልኝ Bestbet
ቤት እንዴት ነሽ? ሰላም ነው አለው እንዴት ነህ?
አለን። እ, ትናንትና አርባ አምስት ብር deposit አድርጌ ከቴሌ ብር ቆርጧል፣ ግን እዚህ እስካሁን አል- አልደረሰኝ message ኡን ቴሌግራም ላይ ላክልን። deposit ያረክበትን message እና መልሼ ልደውል።
አዎ ቴሌግራም ይላክልና እዛ ቴሌግራም ላይ እንመልስልሃለን። በቻፓ ን ያደረከዋ?
በቻፓ ነው ቻፓ አዎ ችግር የች- አለበት።
አዎ የቻፓ system ትንሽ ስለተበላሸ ነው። እሺ ያሳውቀናቸዋለን እነሱ ይስተካከላል። transaction ኡን message ኡን ላክልና ለእነሱ እናሳውቅልሃለን። የብዙ እሺ፣ ሰው ስለሆነ ይስተካከላል። ይውላችሁ እሺ፣ እሺ።